ጤና ይስጥልኝ ቢንያም ነኝ ከወዳ ኤሌክትሪክ ተሽከርካሪዎች ማምረቻ ድርጅት እባክዎ ደተረ ብሎ ነበረ ምን ልርዳው
ይቅርታ ጋር ወንድሜ ስልክ ተሳስቶ ኩታራ ይዞት ነበርና ያው እንደ አጋጣሚ ተሳስቶ ተደውሎ ነው
okay አዎ ስለ ባጃጅ ምናምን ፈልገው ከደወሉ ብዬ ነው እሺ
አዎ ይቅርታ በስህተት ነው ሰው ይዞብኝ ነበርና እንደ በስህተት ነው ነግሮኛል ልጁ በጣም ይቅርታ በስህተት ነው የተደወለው አረ ችግር የለውም እሺ እናመሰግናለን እሺ